እየቆረጥ ሆኖ ብር ሄሎ፣ ዋሽንግተን አዎ ነው።
ፔት ስካን አላችሁ እንዴ?
ምን ምን አልሽ?
ፔት ስካን የፔት ስካን ምርመራ አላችሁ?
ሲቲ ስካን ነው ያልሽ?
ፔት ሲቲ ሳይሆን ፔት ስካን ምንድን ነው ፔት ስካን?
እ ስካን ምንድን ነው?
ፔት ስካን የምርመራ አይነት ነው።
እስቲ ቆይ እኔ ደውል ልበልሽ ደውልሽ።
እሺ PT scan ነው ያልሽ? PT እ?
PET scan ነው ያልሽ? የላብራቶሪ ነው? የጤና ባለሙያ ስላልሆንኩ ነው።
okay PET scan በያቸው።
PT scan ልበላቸው?
አዎ እንደ CT scan ሆኖ MRI ነገር ሆኖ ከፍ ያለ ነው ማለት ነው።
አሀ ማ- ከ MRI እና ከ CT scan ይለያያል ማለት ነው። ማሽ
ማሽኑ ይለያያል፣ ግን ከሱም ከፍ ያለ ነው እ፣ እንትኑ አ- አሰጣጡ እንዴት ነው? ጥረት አድርጎ ነው የሚያሳየው። እሺ
እሺ ቆይ
ልጠብቅሽ ወይስ ጠብቂኝ ቆይ አንዴ የ- የ-